ሄሎ ሄሎ ሄው ሄሎ ሄሎ
ሄሎ ጤና ይስጥልኝ ቢስት ቤት እስከዳር ነኝ የምልወደው
እንዴት ነሽ ሲስተር?
ሰላም ነው
ሰላም ነው።
አለን እግዚአብሔር ይመስገን
ሁለት ቀን ነው የሚጠብቅ ስድስት ሺህ ብር ውድሮ ነው አለ። ከዛ በኋላ አካውንቱ ወጣው በንድ ነው አለ ቴሌ ብር አልደረሰም። ሬስ ብር አካውንቱ ደግሞ ወጣው በንድ ነው አለ።
እሺ እስከ- እስከ ትናንትና ደውል ከደወል ከደወል ከዛቸው ከዛ በኋላ ኢንፎርም ነው አለ ያላቸው ኢንፎርም ነው አለ ያላቸው ከዛ በኋላ ምንም አይገባም። ስድስት ሺህ ብር ነው ጨዋታ ነው የሚፈልግ ጌም ነው የሚፈልግ ምንም ብር የለም። የእኔ ብር ደግሞ በንድ ነው አለ።
እሺ የቤት ቤት ቁጥርን ነገር እንችላለን አባቴ
ዜሮ ዘጠኝ እሺ
ሀያ አምስት ዘጠኝ ሀያ አምስት
ሰባ አምስት ሰባ አምስት withdraw ነው ያረከው ወይስ deposit ነው ወደ ቤት ቤት አስገብተህ ነው አባ
አይ withdraw ው ነው deposit አይደለም።
እሺ እሺ ሰባ አምስት
ዜሮ ዘጠኝ ሀያ አምስት ሰባ አምስት እሺ
ሰማንያ አንድ ሰማንያ አንድ አርባ ስድስት
ስንት ብር ነበረ
አምስት ሺህ እና አንድ ሺህ
ሁለቱንም አሳውቀንልሃል እኮ አባቴ እስካሁን ድረስ ስላልመለሰ ስላልመለሱልን ነው እሺ
እሺ በእናትሽ ቶሎ ቶሎ ወንድ እሺ አሁንም አሁንም ድጋሚ ያሳውቅልሃለሁ አባ አይ ይጠብቃል እሺ እናመሰግናለን እሺ መልካም እሺ አይ